ታዘዝ አልተባለም። ልጁ ደግሞ አልታዘዘም እያለ እያሳወቀ ነው እኛ ጋር የሞተር ተብሎ ተጽፏል።
hello ጤና ይስጥልኝ።
ሌላ አቤት።
የኤሚያስ የወርቃው ሰጥቶ አዎ ገና አሁን ይኸውልሽ እያደረጉ ነው። ገና ሌላ ነው። እዛ መስሪያ ቤት ነው አሳውቄያለሁ።
እኮ ከቢሮ እኮ ነው የምደውልልህ። አሁን ሰጥተውካል። እጅ ላይ ነው ብሎ- ገና ይሄን ገና እየሰጠችኝ ነው። አስራ ስምንት ሆነ እጅ ላይ ነው።
አሁን አዎ አሁን ገና እጅ ላይ ከሆነ ሰዓት አላቸው።
እንዴ እሺ ይረፍድብኝ ማለት ነው። አስራ ሰባት ደቂቃ ነው እኮ
ለምን
አስራ ሰባት ደቂቃ እኮ ነው አሁን።
ደቂቃ እነሱ ይፈቀድላቸዋል። ኤርሚያስ ነው።
ሊደርን check አድርግ እሺ። ሬስቶራንት እኛ ገባለው ህግ እስከ ሰላሳ አምስት ደቂቃ ይፈቀድላቸዋል።